ሄላ ጋር ነው በእናትህ ስላጥፎ ሄላ አዎ።
ቴድሮስ ነሃ አዎ ነኝ።
እሺ ለምን ቀድመህ አላሳወቅከኝም እዚህ ለምን አልደወልክም
ምኑ
ለምን ደውለህ ቀድመህ አላሳወቅከንም
ማለት ቀድመን ምግብ እየበላን ነው ምናምን ብዬ የቲም ሊደሩ ነው አሳይን ያደረገኝ። ምግቡን ትቼ ነው ራሱ የመጣሁት። ስመጣ አልሰራም። አሳውቂያለሁ እኮ ደውዬ ነው።
ያደረገ
team area manager ኡ ማለት ነው።
ስሙ ማን ነው
እ ማን ነበር? አየሁ
እሺ ቆይ አንዴ አትዝጋ ስንተኛ ደቂቃ ላይ ነው እሱ assign ያደረገ hello ቴዲ ወይ ስንተኛ ደቂቃ ላይ ነው እሱ assign ያደረገ
ማለት ስንተኛ ደቂቃ አሁን ስናየው አንድ ሰዓት ምናምን ሆኖታል አንድ ሰዓት ከአስር
እሱ እኔ ጋር ገና ነግይቶ አልገባም። አስር ደቂቃ ምናምን ይቀረዋል።
እም፣ ቆይ እሺ አንዴ አትዝጋው በቃ ቴዲ ጥለው ውጣ እሺ
ወጥቻለሁ። ደውለውልኝ እኮ ተውጣ ብለውኝ ወደ መገናኛ እየሄድኩኝ ነው።
በቃ እሺ